હેલો હેલો
Halla, mshikamanya labda.
salamu Halla ndivyo.
el amis moto bedi gale
Asante.
amis moto
ምን ፔንዲንግ ነው የሚለ
i ፔንዲንግ ነው የሚለ ሄሎ el kudur bedi
ምንድን ነው ኤል- የሚለው?
ya ሄሎ ሄሎ ይሰማኛል። ምንድን ነው የሚለ
አምስት መቶ ቤቲንግ አለ
እኮ voucher ላይ ነው ያለው። እሺ
ይሽ ይሄ ይሄ ስሜ ደግሞ sir ትችላለህ በ cash ወይ ደግሞ ወደ Best Bet account deposit ማድረግ ትችላለህ።
ምን
ወደ Best Bet account deposit ማድረግ ትችላለህ
withdrawn ነው
እኮ እ?
withdraw ነው ያደረግከው፣ ግን ወደ Best Bet account deposit ማድረግ ትችላለህ ወይ ደግሞ ከሱቅ ብሩን መውሰድ ትችላለህ። እሺ
ይሽ እሺ ወንድሜ